Hello ጤና ይስጥልኝ። withdraw ነበር እ
እሺ ምን ነበር አባ
withdraw ነበር እና እስከ በኋላ ካልገባ መልሰህ ደውልልኝ ስላላችሁኝ ነው።
OK withdraw አድርገህ አልገባልህ ነው አዎ እሺ ስልክህን ንገረኝ አርባ ስድስት አርባ አራት
እሺ ሀምሳ ስምንት ዜሮ
ስንት ብር ነው
ሶስት ሺህ አንድ መቶ ሰማንያ ብር
ሶስት ሺህ አንድ መቶ
ሰማንያ መች ነው ቀኑ
እ አርብ ለሊት ስድስት ሰባት ሰዓት
እሺ፣ ስንት ስንት ብር ነው
እ ስንት ብር ነው ብሩ ሶስት ሺህ አንድ መቶ ሰማንያ ሶስት ሺህ አንድ መቶ ሰማንያ አዎ
ሶስት ሺህ አንድ መቶ ሰማንያ ነው አዎ
ከፍቷል ሆነ እሷል እንደዚህ ብዙ ሰው እያለ ነው ስለዚህ መፍታት እንችላለን እ? በቃ በ- ባላንሰር ነው የሚለው እዚህ ጋር እ፣ ኮኔክሽን ነው የሚሆነው ይስተካከላል ይገባል እሺ አሳውቀናል
እሺ፣ አይ ቅድም በኋላ ደውልን ከገባ ስላላችሁኝ ነበር።
አዎ ገብቶኛል። አዎ አይ ምንድነው መሰለህ እ፣ እኛ ጋር የሚያሳየው balanced ነው የሚለው already ወደ account ገብቶላል። እሺ ግን እ፣ የብዙ ሰው እንደዚህ አልገባም balanced ይላል ግን አልገባላችሁም እና አሳውቀናል ለእንትኖቹ እያስተካከሉት ነው ይገባላል። እሺ
እሺ እስከ መቼ ይገባል?
አይ ይገባላል። ያው እንዳስተካከሉት ይገባል ወዲያው
እሺ